Hello
Hello ጤና ይስጥልኝ ጤና ይስጥልኝ።
ረሺድ አቤት።
ከቺፕቺፕ ነበር የምደውልልዎት እሺ የአቮካዶ order ነበረዎት አይደለ
አይደለም Okay location የት ነበር የሞሉት የሚረከቡበት ቦታ ቤተል ቤተል መስቀለኛ ቤተል መስቀለኛ አ Okay አሁን እኛ ጋር እዚህ ጋር እያሳየን ያለው ጀሞ አንድ ላይ ነው እና location ኑን ገብተው ያስተካክሉታል
Okay ወይ እንትን ጀሞ አንድ ደግሞ ሌላ የሽ- የ brother ሚስት ነች የሞላችው።
Okay በእርሶ ቁጥር አ
Okay እሺ እርሶ የት ነው መረከብ የሚችሉት እቃውን ቤተል አማና መስቀለኛው ጋር Okay እቃው ዛሬ ይረከባሉ ግን አሁን እየነገርኩት አንዴ location ኑን ያስተካክሉታል ለቀጣይ ጊዜ
እሺ አንዴ ወይ መልሼ ልደውል፣ የሆነች ትንሽ ስብሰባ አለችኝ። በዚህ ስልክ መልሼ ልደውል፣ ትንሽ ቆይቼ።
እሺ ይቻላል እሺ እሺ መልካም ቀን